ጤና ይስጥልኝ አባት።
አብሮ ስትል እንዴት ነሽ?
እግዚአብሔር ይመስገን አባት።
የሆነ ኮሮላ አይቼ ነበረ ፓስተር አደባባይ የሚል
እሺ፣ አዎ፣ ካርቦን ከላይ
አዎ፣ ሀምሳ ሲኖ ምናምን ሀምሳ ዘጠኝ ቤት
አዎ፣ አዎ።
ቅያር ይቻላል እንዴ?
በምን መኪና አባት?
ሁለት ሺህ አንድ ቪትዝ
ሁለት ሺህ አንድ ቪትዝ አዎ፣
እኮ ይዘውልን ይምጡና መኪናውን እንየው ይዞታውን
እኮ የት ነው? እዛው ፓስተር አደባባይ አ ፓስተር አደባባይ ፊት ለፊት ነው የምንገኘው።
አ፣
ይዘውልን ይምጡና
አ።
ከዛ መኪናው ላይ አይተና የምንወስነው አባት።
እኮ በአጠቃላይ ግን ቅያሪ ይቻላል የሚለው ላይ
ቅያሪ ይቻላል እንደ መኪና ነው።
እ
መኪናውን አይተና የምንወስነው አባት። መስመር ላይ ነው